ሌላ ልቀይር ነው።
ሰላም
የኔም ቤት ይቅርታ፣ አሁን ደውዬ ነበር። ያኛው ስልክ ተበላሽተዋል አሉ። ትቀይሪልኛለሽ በሌላ ስልክ
እሺ፣
ዜሮ ዘጠኝ ሰላሳ ሁለት
ሰላሳ ሁለት ሀያ ስምንት ሀያ ስምንት ሰላሳ አምስት እሺ፣ ስልሳ ሰባት
እሺ ይዤዋለሁ።
እሺ እሺ፣ በቃ አደራ ልታገኙ ስለፈለገች እንደምንም ሞክሪለት።
እሺ፣ መልካም ምሽት ይሁንልዎት። መልካም በጣም